ስፖርት ነው እባክዎ የምንርሳው።
እንትን ኦንላይን ዘጋችሁ እንዴ?
ምንም
ኦንላይን ተዘግቷል።
አልተዘጋም።
አይ፣ እዚህ ጋር እኮ አሁን ላስኮ ካይንተን ቴሌብር ላይ ልሳስገባ እኮ እንትን ስላለኝ ነው ብር ለማስገባት ነው ለማስወጣት ነው የፈለጉት ለማስገባት
እኮ ዊዝድሮ ከየት ከሁሉ ስፖርት አካውንቶች ለማስወጣት ነው ለማስገባት?
ወደ ከቴሌብር ወደ ሁሉ ስፖርት ለማስገባት እሺ deposit ለማድረግ ከሆነ የ technical ችግር ስላጋጠመን ነው።
አ አሁን በምነግሮት ስልክ ቁጥር ብሩን deposit ካደረጉ በኋላ የሁሉ ስፖርት አዎ።
account ኦች ስምና ስልክ ቁጥር አድርገው ከቴሌ ብር ከላከሎት text ጋር screenshot አድርገው በቴሌ- በቴሌግራም ይልኩልናል። ስልክ ቁጥር ልንገሮ ያዙ
እሺ ዜሮ ዘጠኝ ሰላሳ ሁለት
እሺ ሰላሳ አምስት
እሺ አስራ ዘጠኝ ስልሳ ስድስት
እሺ ይሄ ብር የሚልኩበት ነው። ፍትህ አምላክ ማርዬ
እሺ ታምላክ የቴሌግራም ልስጦት የቴሌግራም ልስጦት
እሺ
ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ አስራ ዘጠኝ ስድስት ሰባ ሰባ ስምንት ነው።
አዎ
እሺ አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ እሺ እሺ እሺ መልካም ቀን እሺ አመሰግናለሁ። እሺ